ጤና ይስጥልኝ ስፖርት ነው ባኮ የምንረዳው።
አብሮችን የእንትኑ ዲፖዚት የነበረውን ብር ወደዚያ ትራንስፈር ማድረገው ነበር።
ምናልኝ ኧረ እኮ ትራንስፈር ማድረጌው ነበር፣ ግን የት እንደገባው ብሩ
ዲፖዚት አድርገው ነው
አ ወደዛ ትላንትና ያገኘሁትን ብር ትራንስፈር ዊዝድሮ አድርገው ነው ሳደርገው ዲፖዚት አልገባም።
ወደበኛቸው አ ዊዝድሮ ነው ዲፖዚት ነው ያደረጉት።
ወንዝሮ ነው እሺ ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
የተገኘውን አዎ ያልገባለትን ከዝውውር ታሪክ ላይ ፎቶ ያነሱና